ሁሉ ስፖርት ነው የምንረዳዎት?
hello
ሁሉ ስፖርት ነው የምንረዳዎት?
አሁን ደውዬ ነበር ሙ
እሺ
ከቴሌብር ወደ ሁሉ ስፖርት transfer አድርጌ ነበር፣ ግን ሁሉ ስፖርት ላይ አራት ጨዋታዎች መርጬ ነበር።
እም፣ bet ስቆርጥ ብሩ ብቻ ነው የሚቆርጠው እንጂ ኮፖን አይሰጠኝም።
coupon ID የለው?
አዎ፣ የቆረጥኩበትን ቲኬት sport history ላይ ፈልጉት።
እ? እ?
sport history ላይ ያመጣል ይፈልጉት።